Hello
ሄደህ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
እ፣ ትናንትና ማታ ስምንት ሺህ ስምንት ሺህ withdraw አድርጌ አዎ አልገባለኝም። እንደ
በዚህ ቁጥር ነው ቤስት ቤት አዎ፣ እሺ check እያረኩት ነው አንዴ ጠብቀኝ እሺ። የት ላይ
Hello Okay፣
confirm አድርጌ ይላለሁ ሁለቱም ገብ- ገብቷል እሺ እሺ፣ አባቴ አመሰግናለሁ።
እሺ፣ እሺ መልካም ቀን እሺ ለአንተ